ሄሎ ሄሎ ሰላም ነው ጤና ይስጥልኝ አማን አለን።
ሁለት ዊዝድሮ አድርጌያለሁ ታስለቀቅልኝ
በዚህ ስልክ ነው።
ሰላሳ እና አምሳ በልቶኛል መቼዎች
ሄሎ
በዚህ ስልክ እሺ፣ አይ ትንሽ ድምፅ ወር አቀብኝ ነው። እሺ፣ መስመር ላይ ጠብቁኝ።
ሄሎ
ሄሎ፣ ቴክስት ገባሉት ገባ መሰለኝ አንደኛው ነው።
እኔ እንጃ የስልክ ይዤዋለሁ አሁን ሁለት ነው እሺ፣ confirm እያደረግነው ስለሆነ ነው። አሁን ገብቷል ሁለቱ።
Thank you እሺ፣ መልካም ምሽት።